Hello
Hello፣ ሰላም ጤና ይስጥልን። ፀሐይ አብሮ ይስጥልን። እንዴት ነሽ?
ከ ChipChip ነበር የምንደውለው።
እሺ
Okay፣ ChipChip ን ይጠቀሙ ነበር አይደለ?
አዎ
አሁን ላይ ግን እየተጠቀሙ አይደለም እና ያለውን ችግር ለማወቅና ለማስተካከል ነበር።
ኧረ ምን ችግር የለም። ከራሴ personal ነው እንጂ አንተ ችግር አይደለም። እጠቀማለሁ።
በእኛ ችግር አይደለም። maybe ያልተመቹ ነገር አለ።
አይ ምንም የለም። ያልተመቼ ነገር እንኳ የለም። አሪፍ ነው፣ ሁሉም ደስ ይላል።
okay፣ ስለዚህ አሁን ላይ ከገበያ ላይ ከሱቅ ላይ ምናምን እየተጠቀሙ ነው።
አይ እኔ ሳይሆን ቤት መሰለኝ። እኔ ለጊዜው ራቅ ስላልኩ ነው፣ ለዛ ነው።
okay በቃ ችብችብን ይጠቀሙ። ያላችሁት ነገር ሊኖር ይችላል፣ ግን ብዙ customer ኦች ባቀረቡት complain መሰረት እያስተስ- እያስተካከልን ነው። ስለዚህ ቢጠቀሙ ኦኬ።
ቢያዩት
እሺ እሺ አይጥፉሽ።
ይጠቅማል።
መልካም ቀን። እሺ እሺ አሜን።